ጤና ይስጥልኝ ሄሎ ቪዛ ሊዲያ ነኝ ባክዎት ምን አይነት የጉዞ መረጃ እንስጠት
እንዴት ነሽ? ሰላም ነሽ? እናት እግዚአብሔር ይመስገን
ይሄ ካናዳ ምናምን ትልካላችሁ የሚባለው ነገር እንዴት ነው? information እንዲሰሩ
እሺ እኛ እንልካለን ሳይሆን መረጃ እንሰጣለን እንዴት እንደሚሄዱ የሚያስፈልጉትን የትኬት ዋጋ የጉዞ መረጃ እንሰጣለን መላክ አይደለም
ከዛ ውጭ በዛ ነሽ
ሄሎ ቪዛ ስለደወሉ እናመሰግናለን መልካም ቀን
እሺ